አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነው መኩሪያ የቀረበውን እውነተኛ ታሪክ ላይ የተመሰረተ ትረካ ሰባተኛውን ክፍል አሰምተን የዛሬ ጠቅላላ ዝግጅታችንን እናጠናቃለን።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል ሰባት በር ላይ የቆመው ሰውዬ ቤቱን አልተሳሳተም። በዚህ ሰባት ቀን ደጋግሞ መጥቷል፣ ግን አንድም ቀን ወደ ውስጥ ገብቶ አያውቅም። ከውጭ ሆኖ ማንኳኳት ጀመረ። የቤቱ ባለቤት ማነህ አሉት። ሰላም አለይኩም። ወአለይኩም አሰላም። ጀማሉ አለ አላይስጥህ ውስጥ ያሉት ሴትዮና ውጭ ያለው ሰውዬ አልተግባቡም። ከአጥር ውጭ ያለው ሰውዬ በቀዳዳ በከፊል ይታያል። ያደፈና አሮጌ ጀለብያ ለብሷል። ምጽዋት የሚጠይቅ ሰው መሆን አለበት። ሴትዮዋ የተረዱትም በዚህ መንገድ ነው። ግብ የጠየቃቸው መስሏቸው ነው አላህ ይስጥህ ያሉት። የሙስሊም ኮፍያ አናቱ ላይ አድርጓል። አሮጌ የመሰለ መነጽር ፊቱ ላይ ሰክቷል። የመነጽሩ ጆሮ ማስያዣ አንደኛው ተሰብሮ በሲባጎ ነው የተያያዘው። ሴትዮዋ አላህ ይስጥህ እንዳሉት ወዲያውኑ በድጋሚ ጀማሉ አለ አላቸው። አላህ ይስጥህ አልኩህ እኮ አይሰማህም? ጀማሉ አለ። ምን አልክ? ጀማሉ ጀማሉን ነው ያልከኝ? አዎ። ሰውየው ሲያዩት በልመና የሚተዳደር ነው። ግን የቤቱን ቁልፍ ሰው የሆነውን ስም ነው የጠራው። እኚህ ሴትዮ የጀማሉ እናት ናቸው። ጀማሉ የሚሰራው ሌላ ቦታ ነው። ከፍተኛ ኃላፊነትም አለበት። ከትላልቅ ሰዎች ጋርም እንደሚውል ያውቃሉ። አሁን በር ላይ የቆመው ጀማሉን የሚፈልገው ሰው ያደፈ ልብስ ያደረገና በልመና የሚኖር እንደሆነ ከሁኔታው ተረድተዋል። ከዚህ ውጭ ምንም ሊሆን አይችልም። ሴትዮዋ በሩን ከፍተው እንደወጡ ማንን ነው የፈለግከው አሉት። ጀማሉን ነው። ለምን ፈለግከው? ቀጠሮ ነበረኝ። ማን ነው ስምህ? ያሲን እባላለሁ። የጀማሉ እናት ልጃቸው የነገራቸው ነገር ትዝ አላቸው። አንዳንድ ጊዜ ሌባ ስለሚያስቸግራቸው ዘበኛ ቢቀጠረስ ብሏቸው በዚህ ተስማምተዋል። ዘበኛ እንዳገኘና ነገ እንደሚመጣ ስሙንም ጭምር ነግሯቸዋል። ደሞዝም ተስማምተዋል። አሁን ዘበኛው ያሲን መጥቷል። እናትየው ስሜ ያሲን ነው ነው ያልከኝ አሉት። አዎ። መቼ ትጀምራለህ? ጀማሉ የነገረኝ ዛሬ እንድጀምር ነው። ደሞዝ ተነጋግራችኋል? አዎ። እድሜ ስንት ነው? ሰላሳ ነው። የዚህ ሀገር ሰው ነህ? አይደለሁም። የት ነው? አላባ ነው። ከተማ ውስጥ ነው? አዎ። እነማን ሰፈር ነው? አያውቋቸውም። ያሲንም ቢሆን አላባን ካላንድ ቀን አላየውም። እናትየው በጥያቄ ያፋጠጡት ከለበሰው ጀለብያ በስተቀር የረባ ንብረትም ያለው አይመስልም። ነገር ግን በእጁ ላይ አሮጌና እንደ ድሪቶ የተጣጣፈበት ሻንጣ ይዟል። ውስጡ ያለው አሮጌ ብርድ ልብስና ተቀያሪ ጨርቅ ይሆናል ተብሎ ይገመታል። እናትየው የሚያስቡት እንዲህ ነው። ያሲን ማደሪያውን ካመቻቸ በኋላ እናትየው የቤቱን ሁኔታ አስጠኑት። በአካባቢው ሌቦች እንደሚንቀሳቀሱ አስረዱትና እንቅልፍ እንዴት ነህ አሉት። በአይኔም አይዞር ሲመሽ በጣም ያስቸግራሉ። እነማን ሌቦቹ? ከየት ነው የሚመጡት? በብዛት ከመኪና ተራ ነው የሚመጡት። እኔ እያለሁ አንድ ሌባ ዝር አይልም። ሁለቱም በአካባቢው ስላሉት አንዳንድ ጉዳዮች ተነጋገሩ። እናትየው ለያሲን እዚህ አካባቢ የነማን ቤት እንደተዘረፈ ምን እንደተደረገ ሁሉ እያወሩ ነው። ያሲን አንዱንም አያዳምጣቸውም። ግቢውን በደንብ እየቃኘ ነው። መግቢያ መውጫውን፣ ጓሮውን፣ አቋራጩን፣ የአቋራጩን መዳረሻ በደንብ ተመለከተ። አሁን የግቢውን የውስጥ ይዘት ነው ማጥናት የሚፈልገው። የጀማሉ እናት እንደገና አናገሩት። ባለፈው ምን አደረጉ መሰለህ አሉ። ማን? ዘበኛው። የትኛው? ከመንገዱ ባሻገር የተቀጠረው ምን አደረገ? ከሌቦች ጋር ተመሳጥሮ ሰረቀ። መጥፎ ጠባይ ነው። የጀማሉ እናት ያሲን ላይ ጥርጣሬ አድሮባቸው ይሆን? ግን ያወሩት የተደረገውን ነገር ነው። ያሲን በጎን ሆኖ ነው የሚያናግሩት። ፊቱን ሙሉ ለሙሉ እንዲያዩት አይፈልግም። ማንም ሰው አተኩሮ እንዲያየው ፊቱን አጣርቶ እንዲመለከተው አይፈቅድም። አፍንጫው ላይ አግድም ፕላስተር አለ፣ ግን ቁስል የለውም። ያሲን መኝታውን ካመቻቸ በኋላ በሩን ከፍቶ መውጣት ሲጀምር የጀማሉና የልቴን ነው አሉት። መስጊድ ቶሎ ትመለሳለህ? ፈለጉኝ እንዴ? ገበያ ልካለሁ። ቅርብ ነው? አራዳ ያለው ጉልት። ያሲን በትዕዛዛቸው ከተስማማ በኋላ ወደ መስጊዱ ሄደ። መስጊዱ ከነጀማሉ ቤት መቶ ሜትር እንኳ ያህል አይርቅም። እዚያ እንደደረሰ በሩ ላይ ከተደረደሩት ድንጋዮች በአንዱ ላይ ተቀመጠ። ቦርሳውን እንደያዘ ሲወጣ የጀማሉ እናት ለምን አስቀምጠህ አትሄድም ሲሉት ለአንድ ዘመዴ ውስጡ ካለው ዕቃ አንዱን ልሰጠው ነው ብሎ ነገራቸው። ያሲን መስጊዱ በር አጠገብ ድንጋዩ ላይ ተቀመጠ። ከተወሰነ ጊዜ በኋላ ሌላ መንገደኛ መጥቶ ቁጭ አለ። ሌሎችም ሰዎች ግራና ቀኝ ቢቀመጡም እነኚህ ሁለቱ ጎን ለጎን ቁጭ ብለዋል፣ ግን አይተያዩም። ጥቂት እንደቆዩ ያሲን አጠገቡ ያለውንና እንደሱ ጀለብያ ያደረገውን ወጣት አገኘሃቸው? አለው። አዎ። ቦታ ይዟል? በሚገባ። ቤቱን ተቆጣጥራችሁታል? በደንብ ተቆጣጥረነዋል። አንደኛው ኢላማ የት ነው ያለው? እስካሁን ወደ ቤቱ አልተመለሰም። የቀረውን እስከ በኋላ አጠናቅና ትነግረኛለህ። ግን አንድ ነገር አለ። ምን? የትናንቱ ሰውዬ ጉዳይ እንዴት ነው? ደብዛው ጠፍቷል። በማን ተሳበበ? በራሳቸው ሰዎች። ሁለቱ የሚነጋገሩት በለሆሳስ ነው። አንድ ካድሬ በጣም አስቸግሯቸው ነበር። ከአንጃው መረጃ ተቀብሎ የተመስገን ቡድን ላይ አነጣጥሯል። ሰውየው የሚኖረው አላባ ከተማ ነው። በአንደኛው ጓደኛቸው በኩል ተዋውቆ ሊያስይዛቸው ተቃርቦ ነበር። ነገር ግን ከአንድ ቀን በፊት ገለውታል። አሁንም እያወሩ ያሉት የሰውየው ደብዛ መጥፋት ጉዳይ ላይ ነው። ሁለቱ ሰዎች ሳይተያዩ በለሆሳስ ብቻ እያወሩ ጥቂት ቀጠሉ። ሁለቱ ተቀራራቢነት ያለው ሻንጣ ይዘዋል። ሲነሱ ግን አንዱ የሌላውን ሻንጣ አንግቦ ተቀያይረው ነው የሄዱት። ያሲን ለጓደኛው የቀየረው ሻንጣ ውስጥ ሽጉጥና ቦምብ አለ። ሌላም ከባድ ዕቃ ይዟል። ነገ ለሚካሄደው ኦፕሬሽን ይሄኛው ቡድን ጠንከር ያለ ስራ ይጠብቀዋል። ያሲንና አህመድ ዕቃዎቻቸውን ተቀያይረው መልእክት ከተለዋወጡ በኋላ ቀጣዩን ቀጠሮ ወስነው ተለያዩ። ያሲን ወደ ዘበኝነቱ ተመለሰ። ጀማሉም ቀድሞ ወደ ቤት መጥቷል። ጀማሉ ከእናቱ ጋር ስለ ዘበኛው እየተነጋገሩ ነበር። እናቱ ከያሲን ጋር ያወሩትን ሁሉ ምንም ሳይቀር ነገሩት። አላባ የነበረበትን ሰፈር ሲጠይቁት ብዙም እንደማያውቀው የነገራቸውን ግን የዚያ አካባቢ ሰው ያለመሆኑን በጥርጣሬ ነገሩት። ጀማሉ ግን ለእናቱ ዘበኛውን እንዳያስጨንቁት በዘዴ ነገራቸው። ዘበኛው ከመስጊድ እንደተመለሰ ጀማሉ ሰላም ነህ ወንድሜ አለው። ሰላም ላንተ ይሁን። ስራ ጀመርክ? አዎ። እናትህ አልነገሩህም? ተስማምተሃል? አዎ። ቅድም መጥተህ ሄድክ አሉ። ዘመዴን ቀጥሬው ነው። አገኘኸው? አዎ። ዕቃ ሰጠሁትና መልእክት ነገርኩት። መልእክቱንና ዕቃውን ያደርስልሃል? አዎ። ጥሩ ሰው እንደሆነ አምናለሁ፣ ጎበዝም ነው። ጀማሉ ከዘበኛው የሚፈልገው መልስ ይሄ ነው። መሳሪያዎቹ ቦታ ቦታ መያዛቸውን በዘበኛው በኩል ማረጋገጥ አለበት። እናትየው ያሲንን ለመላክ ሲጠሩት ቶሎ ብሎ መልስ አይሰጣቸውም። ተመልሰው መጡና ስጠራህ አትሰማም አሉት። አልሰማሁትም። ደጋግሜ ያሲን እያልኩ ዝም አልከኝ። በእርግጥ ያሲን ስሙን አያውቀውም። ሲጠሩትም ቶሎ አቤት የማይለው መጠሪያ ስሙ ስላልሆነ ነው። ይህ ስያሜ የተሰጠው ገና ትናንት ነው። ስሙን ከተቀበለ በኋላ ደጋግሞ ስላልተለማመደው እናትየው ሲጠሩት ቶሎ አቤት አይላቸውም። ተመስገን ቢሉት ኖሮ ቶሎ አቤት ይላቸው ነበር። ይህ ስም ቢያንስ ለተወሰነ ጊዜ ከሱ ጋር ቆይቷል። ያሲን እዚህ ቤት በዘበኝነት የተቀጠረው ጀማሉን ለመጠበቅና ገንዘቡን ለመቀበል ነው። ጀማሉ ከባንክ የሚወጣውን ገንዘብ አንደኛ ተቀባይ እንደሆነ ያውቃል። እዚያው ባንክ ቤቱ አቅራቢያ ሊቀበለው ፈልጎ ግን ሐሳቡን ቀይሮ ሊጠብቀው ወስኗል። አመቺ የሚሆነውም እዚህ ስፍራ ነው። የያሲን ሰዎች ጀማሉን በስውር አጅበውት ይመጣሉ። ነገ ሁሉም ነገር ቦታ ይይዛል። ምሽት ላይ የሆኑ ሰዎች መጥተው ጀማሉን ፈልገው ነበር። ያሲን ሰዎቹን ባይን ቢያውቃቸው ማንነታቸው ጠፍቶታል። የነ ጀማሉ ቤት ከመስጊዱ ቅርብ ቢሆንም ወደዚያ ቶሎ ቶሎ መመላለስ አልፈለገም። ያሲን መስጊዱ በር ላይ ከሰዓታት በፊት ያገኘው ሰው አህመድ ተብሎ ይጠራል። ደንበኛ ስሙ ከበደ ነው። የመጣው ከአዲስ አበባ ነው። አሁን አዋሳ አካባቢ ይንቀሳቀሳል። ያሲንና አህመድ ዘመቻ ጣቢያ ነው የተዋወቁት። ብዙ ወጣቶችን ከዘመቻ ጣቢያ አስኮብልለዋል። ሁለቱን ደርግ በጣም ይፈልጋቸዋል። ስማቸውንና መልካቸውን እየቀያየሩ አስቸግረውታል። በተለይ ያሲን የመኢሰማ ሊቀመንበር የሆነውን በቴዎድሮስ ግድያ ላይ ከተሳተፈ በኋላ በጣም ይፈለጋል። አሁን አህመድ ከያሲን ቦምብና ሽጉጦቹን ከወሰደ በኋላ ለተባሉት ሰዎች አድርሶ አስር ሰዓት ላይ መስጊዱ በር ላይ ይገናኛሉ። ዛሬ ደግሞ አርብ ነው። አርብ ደግሞ የጁማ ቀን ነው። መስጊድ አካባቢ ሰው ስለሚበዛ ማንም እነሱ ላይ ትኩረት አያደርግባቸውም። ሁለቱ እዚህ አካባቢ ሲገናኙ የሃይማኖቱን ስርዓት በሚጠብቅ መንገድ መሆን እንዳለበት ያውቃሉ። የክርስቲያን ስም ያላቸው ሰዎች ስማቸውን የሙስሊም አድርገው ሃይማኖታዊ ልብስ ለብሰው መታወቂያ በሙስሊም ስም አሰርተው ይንቀሳቀሳሉ። ችግሩ ግን ባልተገባ ቦታ ሲገኙ የሚፈጥረው ጥርጣሬ አደጋ ውስጥ ይከታቸዋል። ጀማሉ እንዲህ በሚል ያወራል። የከበደ ወይም አህመድ ጓደኛ አስማረ ይባላል። ስሙም አብዱል ከሪም አሰኝቶ የሙስሊም ኮፍያ አድርጎ ፎቶ ተነስቶ መታወቂያው ላይ ተለጥፏል። ከአርባ ምንጭ ተልእኮውን ፈጽሞ ሲመለስ መኪናው መንገድ ላይ ለፍተሻ ቆመ። ወቅቱ የሙስሊም ጾም ነበር። ሙዝ ገዝቶ መብላት ጀመረ። ምንም ትዝ አላለውም፣ ጥንቃቄም አላደረገም። ከመንገደኞቹ ጋር መኪና ውስጥ ያሉት ካድሬዎች ተጠቃቀሱና በጥርጣሬ ያዙት። እንደተነቃበት አውቆ ታግሏቸው ለማምለጥ ሲሞክር ገደሉት። ይህ ሰው ደግሞ አርባ ምንጭ አካባቢ በጣም ይፈለግ ነበር ይላል። አሁንም እንደ ያሲን በጥንቃቄ ካለባበሳቸው ጀምሮ ነገሮችን በትክክል እያስጓዙ ነው። ጀማሉ ከቤቱ ከመውጣቱ በፊት ያሲን አንኳኩቶ ጠራው። ምላጭ ገዝቼ ልምጣ አለው። ቅርብ ነው፣ እዚህ ሱቅ አካባቢ ነው። ቶሎ ተመለስ፣ ከደሞዜ ላይ ትንሽ ብር ፈልጌ ነበር። ምን ያደርግልሃል? ዕቃ ገዝቼ ለዘመዶቼ ልልክ ነው። ጥሩ የምትልከኝ ነገር አለ? አዎ። ጀማሉ ወረቀት አውጥቶ ሰጠው። ነገ ስለሚፈጸመው ኦፕሬሽን አንዳንድ ማሻሻያ ስለተደረገ ያንን ያሲን ማወቅ ስላለበት ነው። ጀማሉ ወጥቶ ወደ ጉዳዩ ሄደ። ያሲንም ትንሽ ዘገየና ወደ መስጊድ ተጓዘ። አህመድ በሰዓቱ አልመጣም። ሰላሳ ደቂቃ ዘግይቶ ደረሰ። ምልክት ሲሰጠው ወደ መስጊዱ ጀርባ ሄደ። እዚያው ተገናኙና ካሳ አንድ ካድሬ እየተከታተለው መሆኑን ያረፈበትን ሆቴል ጭምር ነገረው። ያሲን የተባለበት ቦታ ድረስ ሄዶ ሰውየው መኝታ ክፍል እንዲጨርሱት መልእክት አስተላለፈ። የእነ ያሲን ቡድን የሚከታተላቸውን ሰው ቶሎ እርምጃ በመውሰድ ይታወቃሉ። አህመድን የሚከታተለው ሰው በዚህ ሁኔታ ተሸኘ። ያሲን ሰውየውን ሲከታተል መሽቶበታል። እናትየው ዘበኛው በቦታ ባለመኖሩ ቅር ተሰኝተዋል። አምሽቶ መጣና በሩን አንኳኳ። እናትየው ማነህ አሉት። እኔ ነኝ። ያሲን ነህ? አዎ። የት ሄድክ? መንገድ ጠፍቶብኝ እኮ ነው። መጀመሪያ ለምን ከቤት ወጣ? ጋሽ ጀማሉን አስፈቅጄ ነው። ከእኔ ፈቃድ ውጭ ከእንግዲህ እንዳትንቀሳቀስ። እሺ፣ የትም አልሄድም። ነገ ገበያ አብረን እንሄዳለን። የት? ሀሌሉ። ስንት ሰዓት? አምስት ሰዓት። በጠዋት አይሻልም? ዕቃ ገበያ የሚገባው ከሶስት ሰዓት በኋላ ነው። ያሲን የአሁኑ ትዕዛዛቸው አላስደሰተውም። ነገ ቅዳሜ ነው። የሻሸመኔ ትልቁ ገበያ የሚደራበት ዕለት ነው። ቦታው ከነጀማሉ ቤት ሁለት ኪሎ ሜትር ያህል ይርቃል። ደግሞም ሩቅ ነው። ያሲን ነገ ሶስት ሰዓት ተኩል ሲሆን እዚህ ግቢ ውስጥ የሚጠብቀው ሰው አለ። ሶስት ሰዓት በኋላም እሱ እዚህ አካባቢ አይኖርም። እናትየው ሶስት ሰዓት ገበያ ለመድረስ ከቤት ሁለት ሰዓት መንቀሳቀስ አለባቸው። ዕቃ ሸማምተው እስከ ሰባት ሰዓት ወደ ቤት ይመለሳሉ። ያሲን አብሯቸው ይቆያል። ዕቃውንም አብሮ ይዞ ይመለሳል። ዘበኛ የሚፈለገውም አንዱ ለዚህ ነው። ያሲን ግን ዘበኛ አልነበረም። ጀማሉ ምሽት ላይ ከአንድ ሰው ጋር ብቅ ብሎ ተመለሰ። ያሲን የጀማሉ እናት ለነገ ያወጡትን የገበያ ፕሮግራም እንዲቀይሩ አባብቶ መንገር እንዳለበት አስረዳው። ምክንያቱም ነገ ጧት ያሲን እዚህ ቤት መገኘት አለበት። ጓደኞቹም ከቅርብ ርቀት ሆነው ይከታተሉታል። ችግር ቢፈጠር ምላሽ ይሰጣሉ። ነገ ጀማሉ ገንዘብ ይዞ ይመጣል። ከያሲን ጋር እዚህ ቤት ውስጥ ርክክብ ያደርጋሉ። ጀማሉ ይህን የሚፈጽመው ከነ ጢሶ ትዕዛዝ ውጪ ነው። ያሲን ከዚያ በፊት ደግሞ ታደሰ ከሚባል ከሚጠራው ወጣት ከጀማሉ ጋር የተገናኙት በቅብብሎች የአጤናዎት ትምህርት ቤት በር ላይ ነበር። የነ ያሲን ቡድን የባንክ ኦፕሬሽኑ ሲካሄድ ከነ ጲሶ ታክቲክ ውጭ ሽፋን ይሰጣል። ጀማሉ ደግሞ ከባንክ ከሚያወጣው ብር እነ ጲሶ ሳያውቁ ለያሲን ይሰጣል። የተመስገን ቡድን ገንዘቡን የሚፈልገው ለከፍተኛ ጉዳይ ነው። የመጀመሪያው ጉዳይ ከአዲስ አበባ በከፍተኛ ሁኔታ የሚፈለጉ የኢህአፓ አባላት ስኳድ ውስጥ የነበሩት ሻሸመኔ ተደብቀዋል። አንዳንዶቹም ጥበቃ የሚያደርግላቸው ተመስገን ነው። እነዚህ መሳሪያና ገንዘብ ያስፈልጋቸዋል። በሌላ በኩል ደግሞ በዋነኝነት ሻለቃ መንግስቱ ወደ ሐዋሳ እንደሚመጣ ስለደረሱበት እሱም መግደል ይፈልጋሉ። ይህን ግድያ የሚያካሂዱትም አብርሃም የተባለውን ልጅ ጨምረው ነው። አብርሃም የጎይቶም ለባሲ ጓደኛ ነው። ጎይቶም ለባሲ መስከረም 13 ቀን 1969 ዓመተ ምህረት በከሸፈው የሻለቃ መንግስቱ ግድያ ላይ ተሳታፊ የነበረና ስኳዶችን ያሰለጠነ ነው። ጎይቶም መንግስቱን ለመግደል ከአራት በላይ ሙከራ አድርጎ ነው ያቃተው። አብርሃም ደግሞ ሌላ እቅድ አቅርቦ ነበር። ደርግ አብርሃምን ይፈልገዋል። ተመስገንና አብርሃም ደግሞ የግንኙነት መስመር ዘርግተዋል። ግን ከእቅድ ያለፈ ነገር የላቸውም። በገንዘብና መሳሪያ ከተደራጁ የሚፈጸመውን ይፈጽሙታል። እነ ተመስገን በመንግስቱና በኃይሌ ፊዳ ላይ እርምጃ መወሰድ እንዳለበት የግድያውን ስትራቴጂና አፈጻጸም በተመለከተ አጥንተው ለማዕከላዊ ኮሚቴ አባል ለሆነው ለዶክተር ተስፋዬ ደበሳ ይሰጡታል። ተስፋዬ ይህን በሐሳብ ደረጃ ከተስማማ በኋላ ገንዘብና የሰው ኃይል በተጠናከረ መንገድ ማዘጋጀት እንደሚገባ አሳውቋቸው ጉዳዩን ግን ለማዕከላዊ ኮሚቴ እንደሚያቀርብ ይነግራቸዋል። ይህ የሆነው በየካቲት ወር ነው። መልስ እየጠበቁ እያለ መጋቢት 1969 ዓ.ም ተስፋዬ ደበሳይ ተገደለ። የዚህን ጊዜ ድርጅቱ ሌሎች ችግሮች ታክለውበት ወደ መናጋት ሄደ። እነተመስገንም ተስፋዬ በመስማማቱና የተስፋዬ ሐሳብ ደግሞ የማዕከላዊ ኮሚቴ ውሳኔ እንደሆነ በማመን በሻለቃ መንግስቱ ላይ ያቀዱትን የግድያ ሙከራ መፈጸም እንዳለባቸው ከውሳኔ ላይ ደርሰዋል። በተስፋዬ መሞትም ተናደዋል። በቀልም ፈለጉ። እነተመስገን ለጀማሉ በሻለቃ መንግስቱ ላይ የሚወሰደው እርምጃ የማዕከላዊ ኮሚቴ ውሳኔ እንደሆነ ነግረውታል። ይህንን ለመፈጸም ገንዘብና መሳሪያ ያስፈልጋቸዋል። ጀማሉ ከነተመስገን ጋር በሐሳብ ተስማምቷል። እሱ የሚያመጣላቸው ገንዘብ በቂ ካልሆነ በዚያ ገንዘብ ይርጋለም ወይም ዲላ ሄደው ባንክ ይዘርፋሉ። ነገ በቂ ገንዘብ ካገኙ ግን ያቀዱት ተግባር ላይ ይሰማራሉ። የባንክ ኦፕሬሽኑ በሰላም እንዲጠናቀቅላቸውም ይሻሉ። ከባንኩ ገንዘብ የሚያወጡት ሰዎች በሰዓቱ ነው የደረሱት። ባንኩ ውስጥ የሚገቡት ካወጡ በኋላ ምን ያህል ርቀት መሄድ እንዳለባቸው ስልጠና ወስደዋል። ገንዘቡ በሶስት ቦታ ነው ቅብብሉ የሚደረገው። የመጀመሪያው ተቀባይ፣ ሁለተኛ ተቀባይ፣ ሶስተኛ ተቀባይ ናቸው። እያንዳንዱ ተቀባይ የሚቀበልበት ቦታ ላይ ችግር ከተፈጠረ ሽፋን የሚሰጡ ስኳዶች ተመድበዋል። እያንዳንዱ ሽፋን ሰጪ ገንዘብ የያዘውን ሰው በደንብ መሸኘት አለበት። ገንዘብ የያዘው ሰው በሚሄድበት አቅጣጫ በቂ ሽፋን ሰጪ ስላለ ችግር የለበትም። ሶስተኛው ረድፍ ላይ ከነበሩት ሽፋን ሰጪዎች አንዱ የገሞራው ቡድን ተጫዋች ነው። ጠዋት ተነስቶ በተመደበበት አካባቢ ስፖርት ይሰራል። ቱታ አድርጓል። በከተማ ውስጥ ታዋቂ ስፖርተኛ ስለሆነ በቀጣዩ ሳምንት ላለው ትልቅ ጨዋታ ብቁ ሆኖ ለመገኘት ጠንክሮ እየተለማመደ ነው። ባጠገቡ የሚያልፉ ሰዎች አይዞህ በርታ እያሉት ነው። እሱ ግን በግጥሚያው ብቁ ሆኖ ለመገኘት አይደለም የሚለማመደው። በባንኩ ዝርፊያ ላይ የተሰጠውን ሚሽን ለመወጣት እየተዘጋጀ ነው። የአብዮት ጥበቃዎችም በባንኩ ተቃራኒ አቅጣጫ ሲያልፉ ሰላም ብለውታል። ጎበዝ ተጫዋች ስለሆነም ያደንቁታል። በዚያ ሲያልፉ ሰላም ሲሉት ኪስ ውስጥ ምን እንዳለና አሁን ምን እየጠበቀ እንደሆነ ቢገምቱ ይደነግጡ ነበር። የሱ ኃላፊነት በዚያ አካባቢ ገንዘቡ ሲያልፍ ሽፋን እየሰጠ በደንብ መሸኘት ነው። መሸኘት ብቻ ሳይሆን ችግር ሲከሰት ምልክት ይሰጥና በየአካባቢው የተመደቡት ሰዎች ቶሎ እንዲበታተኑ ያደርጋል። አለማየሁ ታ ይሄ ኃላፊነት ሲሰጠው ቁልፍ ቦታ መመደቡ ታውቆ ነው። ቤቱ እዚያው አካባቢ ስለሆነ ቶሎ ገብቶ ይደበቃል። የሚኖረው ለብቻው ነው። ኦፐሬሽኑን የሚመሩት ሰዎች አንዳንዴ እሱ ቤት ስብሰባ ያደርጋሉ። ቤቱ የተመረጠው አመቺና ሰው የማይገባበት በመሆኑ ነው። ተሰብሳቢዎቹ ወሳኝ ሰዎች ቢሆኑም ማንነታቸውን አያውቅም። እሱ ቤት ስብሰባ ሲያደርጉ መልእክት ይሰዱለታል። በስንት ሰዓት እንደሚመጡ፣ ምን ያህል ደቂቃ እንደሚቆዩ፣ በስንት ሰዓት ቤቱን ለቀው እንደሚወጡ በዝርዝር ይላክለታል። ሰዎቹ ቤቱ እንደደረሱ በኮድ ያንኳኳሉ። በዚህ አይነት ሁኔታ ሲንኳኳ እነሱ እንደሆኑ አውቆ በሩን ይከፍትና ፊቱን አዙሮ ይቆማል። ሰዎቹ ገብተው እንደጨረሱ አንገቱን እንዳቀረቀረ ይወጣል። ግቢ ውስጥ ሆኖ እስኪጨርሱ ይጠብቃል። በሰዓቱ በሩ ሲከፈት ፊቱን ወደ ሌላ አቅጣጫ ያዞራል። ከግቢው ወጥተው እስኪጨርሱ ይጠብቅና ወደ ቤቱ ይመለሳል። ማስታወሻ ወረቀት ያስቀምጡለታል። ሌላ ቀን መቼ ለስብሰባ ቤቱን እንደሚፈልጉትና በሱ በኩል ለሌላ ሰው መልእክት ማስተላለፍ ካስፈለገ ይጽፉለታል። በምንም መንገድ ሰዎቹን ቀና ብሎ አያይም። ይሄ የድርጅቱ ትዕዛዝ ነው። ድንገት ነገሩ ቢታወቅ እንኳ ለማጋለጥ እድሉ ጠባብ ነው። ይህ ስብሰባ ቤቱ ከተካሄደ ከጥቂት ጊዜያት በኋላ ነበር ኦፐሬሽኑ የተካሄደው። አለማየሁ ታ ቤቱ ከባንክ አካባቢ ነው የሚገኘው። ኦፐሬሽኑ ተጀምሯል። በንቃት እየጠበቀ ነው። በዚህ አካባቢ ገንዘብ ይዞ ለሚያልፍ ሰው ሽፋን ይሰጣል። ድንገት ኦፐሬሽኑ ችግር እንደገጠመው ስላወቀ ሽጉጡን አወጣና ወደ ሰማይ ተኮሰ። ኮድ ነው። በዚህ አካባቢ የተመደቡት ሰዎች እንዲበታተኑና እንዲያመልጡ የሚያስጠነቅቅ ነው። እነማን የት እንዳሉ አያውቅም። ግን የእሱ ስራ በተሰጠው ኃላፊነት የምልክት ተኩስ አሰምቶ እንዲበታተኑ ማድረግ ነው። በየቦታው የተመደቡ ሰዎች ቦታቸው ላይ ሆነው ስራቸውን ባያገባድዱም የማስጠንቀቂያ ተኩስ እንደሰሙ ከአካባቢው የመራቅና የመደበቅ ግዴታም አለባቸው። በየቦታው የተመደቡት ሽፋን የሚሰጡ ብቻ አልነበሩም የሚሳተፉት። በየቦታው ተሸሽገው ስለላ የሚያካሂዱም ነበሩ። እነዚህ መሳሪያ በእጃቸው ባይዙም ማን ምን እያደረገ እንደሆነ ይከታተላሉ። አለማየሁ የማስጠንቀቂያ ተኩስ ሁለቴ ወደ ሰማይ ከተኮሰ በኋላ አካባቢውን ለቀቀና ሄደ። ብዙም ሳይቆይ ኦፐሬሽኑ ስለተነቃ ወታደሮችና አብዮት ጠባቂዎች ለህዝቡ ሱማሌ ገንዘብ ዘረፈች፣ በያዛችሁት ነገር አሳዳችሁ ግደሉ በሚል ህዝቡን በተለይ ለገበያ የወጣውን ገበሬ ቀሰቀሱ። ለኦፐሬሽኑ ላይ የተሳተፉ አብዛኛው ሰው ከሌላ ከተማ የመጡ በመሆኑ በመልክ ስለማውቃቸው እያሳደደ ያዘ፣ ገደለ። ስኳዶቹ ህዝቡ ላይ መተኮስ ስላልፈለጉ በብዛት ተጎዱ። የሻሸመኔ ልጆች ግን ህዝቡ ስለሚያውቃቸው ብዙዎቹ አመለጡ። አለማየሁታ የማስጠንቀቂያውን ተኩስ ባያሰማ ኖሮ ብዙዎቹ ሳይደበቁ ባሉበት ይያዙ ነበር። ከሀያ ዓመት በኋላ አለማየሁ ኦፐሬሽኑ ላይ እንዳለ ተደርሶበት ታሰረ። ብዙ ተሰቃየ። ከስምንት ዓመት በኋላ ተፈታ። ይሄ ከሆነ ከሀያ ዓመት በኋላ አንድ ሰው መንገድ ላይ ያገኛል። ስለ ሻሸመኔ ብዙ አወሩ። ሰውየው አንድ ነገር ማንሳት ፈልጓል። ሻሸመኔ ስለተካሄደው ኦፕሬሽን ለማውራት ዳር ዳር አለ። በዚህ ጉዳይ ተወያይተው አያውቁም። ሰውየው ግን አንድ ነገር መንገር ነበረበት። ይሄ ነገር ሁሌም ይከነክነዋል። የጉዳዩ ባለቤት አለማየሁ በመሆኑ እሱን መጠየቅ አለበት። ኦፕሬሽኑ ከተካሄደ በኋላ ተገናኝተው ስለማያውቁ ሁሌም ይከነክነዋል። ምናልባትም አለማየሁ ኢላማ ሳይጠብቅ ቀርቶ እንጂ እስከ መጨረሻም ላይገናኙ ይችሉ ነበር። ግን አሁን ይህን ጉዳይ ቢያነሳ ምን ይሰራለታል? ሆኖም ሕሊናውን ስለኮረኮረው ለመጠየቅ ወሰነ። ሰውየው ወደ አለማየሁ ፊት አተኩሮ እያየ የዚያ ቀን እኮ አለው። መቼ? የኦፐሬሽኑ ቀን እና ገለኸኝ ነበር። አንተን? አዎ። የት አግኝቼህ? እዚያው ነበሩ። እኔ ሰው ላይ አልተኮስኩም። በእርግጥ አላየኸኝም? በፍጹም። ለመሆኑ የት ነበርክ? ዛፍ ላይ። ምን ታደርጋለህ? ስራ ላይ ነበርኩ። እና ወደ ላይ ስትተኩስ ጥይቱ ወደ እኔ መጥቶ ለጥቂት ሳተኝ። ተው አትለኝም። እዛ ላይ ስለ መኖሬ ማንም ማወቅ የለበትም። ሰውየው ከአየር ላይ ሆኖ ኦፕሬሽኑን ይቆጣጠራል። መሬት ያለው ሰው አላየውም። ቢያየውም የነሱ ለመሆኑ ምን ማረጋገጫ ነበረው? ከብዙ ዓመት በኋላ የመሬቱና የዛፉ ሰው በሕይወት ተገናኙ። በጠዋት ለውሻ ስጋ ሊወስድ የመጣው ታዳጊ ወጣት ዛሬ ቀኑን ሙሉ ከጓደኞቹ ጋር ስለሚያከናውነው ነገር እያሰላሰለ ነው። ገዛኸኝ ዘመድ አገኘው ነው። በዚህ ስሙ ብዙ ሰው አያውቀውም። ቦስ በሚለው ተቀጥያ ነው የሚጠራው። ቤቱ ቀበሌ አራት አካባቢ ነው። ለምለም ሆቴል በተባለው ምግብ ቤት ማታ ከራት የተረፈውን ፍርፋሪ በጠዋት ለውሻቸው መጥቶ ይወስዳል። ሎሬንዞ ዙካቶ የወይዘሮ ለምለም ልጅ ነው። ቦስትና ሎሬንዞ ጓደኛሞች ሲሆኑ የካቶሊክ ሚሽን ትምህርት ቤት ኃላፊ የሆኑት ጣሊያናዊው አባ ሲልቪዮ ቦርዴላ ባቋቋሙት አስር የህፃናት ቡድኖች ውስጥ ነበልባል ለሚባለው ክለብ አብረው ይጫወታሉ። ዛሬ ከሰዓት ሚሽን ጀርባ በሚገኘው ሜዳ ግጥሚያ ስላላቸው ሎሬንዞና ቦስ አውርተው ሜዳ ላይ ለመገናኘት ቀጠሮ ይዘው ተለያዩ። ሚሽኑ የሚገኘው ከባንኩ ጀርባ 20 ሜትር ርቀት ላይ ሲሆን አነስተኛ የእግርና የፈረስ ጋሪ መንገድ ነው የሚለየው። ቦስ የውሻ ስጋውን በቀለም ቆርቆሮ ይዞ እያዘገመ ነው። መኖሪያ ቤቱ ከባንኩ ጀርባ ብዙም አይርቅም። በከተማ ውስጥ ሲያልፍ አብዛኛው ሰው ስሙን እየጠራ ሰላም ይለዋል። ቦስ ቁመቱ አጭር ነው። ብዙዎቹ ስንዝሮ ይሉታል። ወፍራምና ሰውነቱ ጥብቅ ያለ ነው። አጭር ቢሆንም ቀልጣፋና ያለ ዕድሜው የበሰለ ዕውቀት ያለው ነው። ጓደኞቹ በጣም ነው የሚወዱት። ሳቂታና ቀልድ አዋቂ፣ ሲናገር አፍ የሚያስከፍት በመሆኑ ከሱ መለየት አይወዱም። ገና በጠዋቱ ቤቱ በር ላይ ሆነው በማፏጨት ወጥቶ እንዲቀላቀላቸው ይጠሩታል። እሱ ከሌለ ይደብራቸዋል። ጓደኞቹ ቁጥራቸው አስራ አምስት ያህል ነው። ፍራፍሬ መብላት ስለሚወድ ሀብታሞች ግቢ የተተከለ ኮክና ብርቱካን ጓደኞቹ አጥር ዘለው ገብተው ሰርቀው ያመጡለታል። ውሻ እንኳን ቢኖር ለሱ ሲሉ ያደርጉለታል። ስረቁ ያላቸውን ጓደኞቹ ደፍረው ይሰራሉ። ይህን የሚያውቁ ሰዎች ከጓደኞቹ ጋር በመንገድ ሲያልፉ ወዴት እንደሚሄዱ ስለሚያውቁ ስንዝሮና አስራ አምስቱ ሌቦች እያሉ ይጠሯቸዋል። የሰረቁትን ፍራፍሬ ሳይነኩ ይሰጡታል። እሱ ከጠገበ በኋላ ነው የሚያከፋፍላቸው። የግሩፑ መሪ ነው። እንዲህ በማድረጉ ይወዱታል እንጂ አይፈሩትም። ቦስ ከለምለም ሆቴል እያዘገመ መጣ። ወደ ቤቱ ለመድረስ በበቀለ ሞላ ሆቴል ታጥፎ በጀርባው ቢሄድ ቅርብ ነው። ነገር ግን አስፋልቱን ሳይሻገር ቀጥ ብሎ መጣና አባይ ሆቴል ፊት ለፊት በሚገኘው ሻይ ቤት ገባ። ፓስቴና ብስኩት መብላት በጣም ይወዳል። አንድ ቆቆር አምስት ሳንቲም ሲሆን ሻይም ተመሳሳይ ዋጋ ነው ያለው። ለሁለቱ አስር ሳንቲም ይከፍላል። ቦስ ይህን ሻይ ቤት የሚመርጠው ብስኩቱ ከሌላው ቦታ የተሻለ ሆኖ አይደለም፣ ለሌብነት ስለሚመቸው ብቻ ነው። ቦታው ሰው ስለሚበዛበትና ግርግር ስለማይጠፋው ቶሎ አጭበርብሮ ይወጣል። አንድ ሳህን ብስኩት አራት ቆቆር ይይዛል። ሂሳብ የሚታሰበው ሰሃን በመቁጠር ነው። ሶስት ሰሃን ያስመጣና በልቶ ሁለቱን ሰሃን ጠረጴዛ ስር ይረወረቡረዋል። ቀስ ብሎ በእግሩ ወደ ሌላኛው ጠረጴዛ ይገፋዋል። ሰራተኞቹ ብዙ ስለሆኑ ያላቀረበውን አንዱን ይጠራዋል፣ ሂሳብ ይጠይቀዋል። ጠረጴዛ ላይ ያለው አንድ በመሆኑ የዚህን ከፍሎ የሰረቀውን ኪሱ ከቶ ይወጣል። ጠረጴዛ ስር የተደበቀውን ሳህን ከተደረሰበት ስለሚይዙት ከአካባቢው ቶሎ ነው የሚሰወረው። ቦስ እንደለመደው አጭበርብሮ ከሻይ ቤቱ ወጣ። ኪሱ ውስጥ ያለውን የተሰረቀ ብስኩት አሰላ። ከጓደኞቹ ለነማን እንደሚያካፍል እያሰበ ነው። ብዙ ጊዜ ልዋጭ ይፈልጋል። ከቤታቸው ተፈላጊ ነገር ይዘው የሚመጡ አሉ። የያዙትን ዕቃ ሶስት ብስኩት ይቀይራቸዋል። ማን ምን ይዞ እንደሚመጣ እያሰላሰለ ነው። ገና ሻይ ቤቱ በር ላይ ሆኖ በየት በኩል ለመሄድ እንደሚያፈጥነው አሰበ። በባንክ ቤቱ ደቡብ አጥር መዳረሻ ላይ ባለችው ቀጭን መንገድ ገብቶ መሄድ እንደሚሻለው መረጠ። ከሻይ ቤቱ በር አለፍ አለና ዋናው አስፋልት ላይ ደረሰ። ወደ አሰበው መንገድ ሊጓዝ ሲል ከፊት ለፊቱ ባለው አባይ ሆቴል አጠገብ አንድ ሰው ቺቺ መሳሪያ ይዞ ሲተኩስ ግራ ተጋባ። የውሻውን ቁርስ ትቶ እግሬ አውጪኝ አለ። ቢሮጥም የሚገባበት ጠፋው። ፊት ለፊት ባለው መንገድ የተኩሱ ድምፅ ይሰማል። ሱማሌ ሱማሌ ገባች እየተባለ ነው። ቦስ እንዲህ ይላል። ተደናግቼ እንደወጣው ሱማሌ ባንክ ዘረፈች እያሉ ሰዎች ይሯሯጣሉ። ከአባይ ሆቴል አጠገብ ሞቢል ነዳጅ ማደያ አለ። ከማደያው አጠገብ መብራት ኃይል ድርጅት ይገኛል። የድርጅቱ ጥበቃ በሩን ዘጋና ቺቺ መሳሪያ ይዞ አካባቢውን የሚያተራምሰው ወጣት ላይ መተኮስ ጀመረ። ዘበኛው የሚገኘው ከተኳሹ ጀርባ ነው። ተኳሹ ቦታውን ለቆ እስካልመጣ ድረስ ዘበኛው ሙሉ ለሙሉ አያገኘውም። ቦስት ተኳሹን አየው። ተከስተ ፍቅሩ ነው። ተከስተ ዝምተኛና ረጋ ያለ ወጣት ነው። ጠዋት 12 ሰዓት ኮኪር ገዳባኖ ሻይ ቤት አጠገብ ከብስክሌት አከራዩ ጋር ቆሞ ይወያይ ነበር። አሁን ግን እዚህ ጋር የተመደበው እሱ ነበር። የያዘው ስትራቴጂያዊ ቦታ ነበር። ተከስተ ከባንኩ በስተሰሜን መቶ ሜትር ርቀት ነው ያለው። ከከተማ የሚመጣ የመንግስት ኃይል ካለ እዚህ ጋር ተከስተ ያስቆማቸዋል። ኪሱ ውስጥ የመ ሁለት ቀበሌ ያረጋገጠለት ደብዳቤ ይዟል። ተማሪ ነው፣ ግን ደብዳቤው አስመጭና ላኪ ነጋዴ የሚል ነው። ተከስተ ሶስት ሰዓት ሲሆን አባይ ሆቴል ጋር ይደርሳል። ሶስት ከአስር ሲሆን ቦታውን ይለቃል። ገንዘቡ በሱ መስመር አያልፍም። የእሱ ኃላፊነት ችግር ከተፈጠረ ውስጥ የገቡት ከባንኩ እስኪርቁ ወታደሮችን ማዘግየት ነው። አስር ደቂቃ ካለፈ ሻንጣውን ሳይፈታ መሳሪያውን ይዞ ይመለሳል። ባንክ ቤት የገቡት ሶስቱ ሰዎች እስካሁን አልወጡም። ከተመደበላቸው ደቂቃ ዘግይተዋል። አስቸኳይ ጥሪ የደረሰው ፖሊስ የካምፑ ፓራኮማንዶ ጦር እስኪደርስ በላንድ ሮቨር እየከነፉ መጡ። ነገር ግን ባንኩ ጋር ለመድረስ 150 ሜትር እየቀራቸው ያልጠበቁት ነገር ተከሰተ። ላንድ ሮቨሩ ክላክሱን ደጋግሞ እያንቧረቀ የሚበረው ወዴት እንደሆነ ያወቀው ተከስተ ተኩስ ከፈተባቸው። ወታደሮቹ ወርደው መንገዱን ለማስከፈት የምላሽ ተኩስ ጀመሩ። አመቺ ቦታ የያዘው ተከስተ የሚበገር አልሆነም። ሁሉንም ባሉበት ገትሮ ያዘ። ባንክ ውስጥ ያሉት ገና እየተንደፋደፉ ነው። ገንዘቡን ካወጡ ምን ማድረግ እንዳለባቸው ተነግሯቸዋል። ማንም ሰው ገንዘቡን ይዞ አይሄድም። የታሰረውን ገንዘብ በከረጢት ይከታሉ። ሶስቱ ሰዎች ማስካቸውን አውልቀው ብሩን ተሸክመው ወደ ተለያየ አቅጣጫ ይሮጣሉ። የመጀመሪያው ሰው ከባንኩ ፊት ለፊት በሚገኘው አቋራጭ መንገድ ይገባና አንድ ሰው ይጠብቀዋል። ገንዘቡን የያዘው ሰው የሚጠብቀውን ሰው ማንነት አያውቅም። ተከስተ ጥይት ከኋላው ቢያገኘውም እጅ አልሰጠም። በቀጭኗ መንገድ አቆራርጦ በስተሰሜን ባለው አቅጣጫ ሄደ። ዳገቱን ወጣና የቀበሌ ስድስትን ክልል ጨረሰ። ወደ ቀበሌ ሰባት ለመሸጋገር ዋናውን መንገድ ያዘ። ቁልቁል ወደ ታች ሄደ። ፊት ለፊት ከተጓዘ ኳስ ሜዳው ጋር ይደርሳል። ነገር ግን ወደ ቀኝ የታጠፈና ወደ ሰፈር ውስጥ መሮጥ ጀመረ። ከኋላው እያባረሩት የሚገኙት እየተኮሱበት ነው። ደም ያሰከረው ተከስተ ዞሮ እየተኮሰባቸው እንዲያፈገፍጉ አደረጋቸው። ነገር ግን ሮጦ አንዱን አቋራጭ መንገድ ሲያልፍ ይደርሱበታል። ብዙ ነው የተኮሱበት። እንዴት እንዳልወደቀ ገርሟቸዋል። የመንደር ውስጥ መንገዱን ይዞ እየተንገዳገደ የሚሮጠው ተከስተ ቤቱ ሊደርስ 20 ሜትር ያህል ነው የሚቀረው። ከተኳሾቹ አንዱ አብረውት ለነበሩት አብዮት ጥበቃዎች ወደ ቤቱ ሊገባ እንደሆነ እየነገራቸው ነው። ተከስተ የሚኖረው ከታላቅ ወንድሙ ጋር ነው። ግቢ ውስጥ የወንድሙ ትንሽ ልጅ ይጫወታል። ተከስተ ወደ ቤቱ ከገባ እንደሚያስቸግራቸው ስላወቁ ሳይገባ ሊጥሉት እየተኮሱ ነው። ነገር ግን ዞሮ ምላሽ ሲሰጣቸው ይደበቃሉ። ቤቱ ውስጥ ከገባ ያላቸውን መሳሪያ ተኩሰው ቤቱን አፍርሰውና ቦድሰው ይጥሉታል እንጂ አይላቀቁም። ግቢ ውስጥ እየተጫወተ የሚገኘው ሕፃን ይህን ሁሉ አያውቅም። የወንድሙ ልጅ ነው። ተከስተ እየሮጠ ቤቱ አጠገብ ደረሰ። ነገር ግን አልገባም። ለምን እንዳልገባ ባይታወቅም ምናልባት እየተከተሉት ያሉት ሰዎች ውስጥ ከገባ መተኮሳቸው ስለማይቀር ቤተሰቡ እንዳይጎዳበት በመፈለጉ እንደሆነ ተገምቷል። ቤቱ ቢገባ መጀመሪያ ትንሹ ልጅ መሰናበቱ አይቀሬ ነው። ተከስተ ቤቱን አለፈና አቋራጩን መንገድ ተሻግሮ በጠባቧ መንገድ ወጣ። ነገር ግን ብዙ መቀጠል አልቻለም። ወደ ሰውነቱ ውስጥ የገባውን ጥይት መሸከም አልቻለም። በጣም መንገዳገድ ጀመረ። ከኋላ ተከታዮቹ እያጠቁ ነው። እሱ መከላከል አልቻለም። ከጠባቧ መንገድ ወጣና ዋናውን ጎዳና ያዘ። ብዙም አልዘለቀም። መሬት ላይ ወደቀ። ነገር ግን ቀና ብሎ ወደ አባራሪዎቹ ተኮሰ። ሆኖም ከሌላ የያዙት ሰዎች የጥይት ናዳ አርከፈከፉበት። ሰውነቱን ወንፊት አደረጉት። መሞቱን ካረጋገጡ በኋላ ሬሳውን እዛው ትተው ሌሎችን ፍለጋ መሯሯጥ ጀመሩ። ሌሎች ሰዎች ሬሳውን እየጎተቱ ወደ አውሮፕላን ማረፊያ ወሰዱት። ቀሪዎቹ ጓደኞቹ ከባንክ ገንዘቡን አውጥተው በቅብብሎሽ እየሄዱ ቢሆንም ወጥመድ ውስጥ መግባታቸውን አላወቁም። ከተማው ትርምስምሱ ወጣ። በየቦታው አደንና ግድያ ተጀመረ። ሻሸመኔ በአንድ እግሯ ቆመች። ከይርጋለምና ከሌሎች ከተሞች የመጡት ስኳዶች መንገድ ጠፍቷቸው ግራ ተጋቡ። ከባንክ ቤቱ በደቡብ መስመር ገንዘብ ተቀብሎ የሚሄደው ወጣት አቅጣጫውን ለማስተካከል እየሞከረ ነው። በትልቅ ቦርሳ ያጨቀውን ባለ መቶ ብር ኖት ምን ማድረግ እንዳለበት እያሰላሰለ ነው። ገንዘቡን እንደተቀበለ መሄድ ወደሚገባው ቦታ እየተጓዘ አይደለም። በብስክሌት ወደ ሐዋሳ መስመር አቀናና እንደገና አዙሮ ወደ ከተማው ተመለሰ። አሁንም እየሰማ ያለው የመሳሪያ ድምፅ ችግር እንዳለ የሚጠቁም በመሆኑ አንድ ነገር ማድረግ ይጠበቅበታል። ከዋናው ሆቴል ፊት ለፊት በሚገኘው የእግር መንገድ በብስክሌቱ መጋለብ ጀመረ። አሁን ደግሞ ተከታታይ ተኩስ በመስማቱ ይሄኛው ነገር አደገኛ እንደሆነ ገመተ። ወደ እርሻ ውስጥ ገባና ብሩን እዚያ ደብቆ መሄድ ፈለገ። አንድ ትልቅ ዛፍ አጠገብ ቆፈረና ለመቅበር አሰበ። የሰዎች ድምፅ ስለሰማ ሐሳቡን ቀየረ። ሶስት ስር በጥድፊያ ብር አወጣና ባጭሯ የቆዳ ቦርሳ ጠቅልሎ የቆፈረው ጉድጓድ ውስጥ ጨመረና አፈሩን መለሰው። የተወሰነ ብር ከዋናው ቦርሳ አወጣና በትልቁ የኮት ኪስ ውስጥ ከተተ። ከመሄዱ በፊት ውስጥ ሆኖ ቦታውን እንዳይረሳው ተመለከተ። አንድ ትልቅ ዋርካ ፊት ለፊት መሆኑን በጭንቅላቱ መዘገበ። በብስክሌቱ ላይ ተፈናጠጠና ከባንኩ ፊት ለፊት ባለው ሁለተኛው መንገድ ገባና በፍጥነት መንዳት ጀመረ። በመንደር ውስጥ እየተሽለከለከ ሄደ። ሰሞኑን እዚህ ቦታ ልምምድ አድርጓል። በየቦታው የነበሩት አብዮት ጥበቃና ወታደሮች ሱማሌ ባንክ ዘረፈች፣ አሳዳችሁ ግደሉ በሚል ስለተናገሩ መንደርተኛውና ለገበያ የወጣው ገበሬ ወሬውን እየተቀባበለ አዳረሰና እንግዳ የሆነ ሰው ማሳደድና ለብቻቸው የሚሄዱ ወጣቶችን ማገድ ጀመሩ። ጀማሉ አሊ በብስክሌት ላይ ሆኖ እየጋለበ ብሩን እንዴት የተፈለገው ቦታ እንደሚያደርስ እያውጠነጠነ ነው። መንገድ ላይ ሁለት ወጣቶች ሊያስቆሙት መንገድ ዘጉበት። ቀድሞ አዘጋጅቶ የነበረውን የመቶ ብር ኖቶች ወደ ላይ አድርጎ በተናቸው። እንዲህ አይነት ብር አይተው የማያውቁት ወጣቶች ወደ ሰማይ ወጥቶ ምድርን ለመንካት እየተምዘገዘገ የመጣውን ብር መሻማት ሲጀምሩ ጀማሉ ርቆ ሄደ። የቀበሌ አምስት ክልልን ሶስት ቦታ ብር እየበተነ መንገድ ለመዝጋት የሚመጡት ሰዎች በብር እያፋጀ ሸመጠጠ። የሚፈልግበት እስኪደርስ ሻሞ እያለ ብር ወደ ላይ እየወረወረ በጥንቃቄ አምልጦ ወደ ሁለተኛው ቀበሌ ክልል ገባ። ቤቱ ለመድረስ አንድ ቀበሌ ብቻ ይቀረዋል። በጎን በኩል ይዞት የነበረውን ትንቅ አንሶላ አውጥቶ ሻንጣውን ሸፈነውና ብስክሌቱን ትቶ በእግሩ ማዝገም ጀመረ። በተከበበው ቤት ውስጥ ሰዎች መሳሪያ እየተኮሱ ይጨፍራሉ። ወታደሮችና አብዮት ጥበቃዎች ናቸው። አብዮታዊ መዝሙሮችና መፈክሮች ያሰማሉ። ነገር ግን አብዮት ጥበቃዎቹ ተፈላጊውን ሰው ቶሎ ይዘው አልወጡም። ነገር ግን አልቆዩም። በአብዮታዊ ፉከራና ቀረርቶ ጀማሉ ከቤቱ ተይዞ ወጣ። ከግቢው ብቅ እንዳለ ተኩስና መንጫጫቱ ተሰማ። ግርግሩ በረከተ። ጀማሉ መሃል ሆኖ እየተዋከበ ነው። አንዳንዶቹ በእልክ ሄደው እንቅ አርገው ለመምታት ወይም ለመግደል እየቃጣቸው ነው። ከአንድ ሰዓት በፊት ብዙ ጓደኞቹ በየቦታው ስለተገደሉ የሱም ዕጣ ይሄ ሊሆን ይችላል። ጀማሉ ቤቱ ደበቀ የተባለውን አንድ መቶ ሺህ ብር ያህል በጭንቅላቱ ላይ አድርጎ በከበቡት ታጣቂዎች እየተነዳ ነው ወደ እስር ቤቱ የተወሰደው። በግርግሩ መሃል አንዳንድ አብዮት ጠባቂዎች ከጀማሉ አናት ላይ ብር ይመዙ ጀመር። ጀማሉ ይህን ቢያይም ምንም ማለት አልቻለም። ነገሩን እንዲህ ያስታውሳል። አንዱ ሌላውን ብር ወስደሃል ብሎ ማስጣል አልቻለም። ምክንያቱም እሱም በተራው ለመውሰድ እየተዘጋጀ ነው። ቤት ውስጥ እያለው አንደኛው ታጣቂ እሽግ ብር ኪሱ ሲከት አይቼዋለሁ። ብናገር ተኩሶ እንደሚገለኝ ያውቃለሁ። በኋላ እንደሰማሁት ከኔ የወሰዱትን ብር ገንዘቡን ለመንግስት ገቢ እንዳላደረጉና በኦፐሬሽኑ ቀን ለተባበሩትና ጉዳት ለደረሰባቸው እንዳከፋፈሉ ነው ይላል። ጀማሉን ከቤት እየጎተተ ያወጣው ወታደር ስንት ነው ከባንክ ያወጣኸው? አለው። አላውቅም። አልቆጠርክም? ባንኩን ጠይቅ። ጓደኞች የት ናቸው? ሂደዋል። የት? ወደ ባሌ። ሰውየው ተመልሶ መጣ። ሁለት መቶ ሺህ ነው ያወጣኸው፣ ደርሰንበታል አለው። ትንሽ ሄድ አለና ከሌላ ሰው ጋር መነጋገር ጀመረ። ብርቅም ጀማሉ የሚነጋገሩትን በትንሹ ያዳምጣል። ሰውየው በመገረም ሚሊየን ብሎ እርግጠኛ ነህ? በጥብቅ ጠየቀው። በቁጣ እርምጃ ወደ ጀማሉ ተጠጋና በድጋሚ ስንት ነው የወሰድከው? አለ። እኔ እንጃ ዛሬ እንተለትልሃለን። እውነቱን ተናገር። የማውቀው ስለ ራሴ ነው። ሶማሌ ናት የላከችህ? አይደለም። ማን ነው? እኔ ራሴ ነኝ። ለምን? ቸገረኝ። ስራ የለህም? ተባርሬ ሌብነት ጀምሬያለሁ። በወቅቱ የኢትዮ ሶማሌ ጦርነት የተባባሰበት በመሆኑ ዝርፊያው ሲካሄድ ለህዝቡ የተነገረው ሶማሌ ባንክ ዘረፈ ተብሎ ነበር። ደርግም ይህን ያለው ከሶማሌ ጋር በጦርነት ላይ ስለነበር ህዝቡ እንዲተባበር ነው። ኢህአፓ ነው ገንዘቡን የወሰደው ይባል ኖሮ ህዝቡ አይተባበርም፣ እነዚያ ሁሉ ወጣቶች አይገደሉም ነበር። ካድሬዎችና ወታደሮች ሶማሌ ገባች፣ ገንዘብ ዘረፈች ሲሉ ጀማሉም የሶማሌ ተወላጅ እንደሆነ ስላመኑ ከቤቱ እየመቱ አወጡት። ጀማሉ ስለ ጉዳዩ እንዲህ ይላል። የሶማሌ ተላላኪ ነው ብሎ ሰውን ለማሳመን ሱሪ አውልቄ ሽርጥ እንድለብስ አስገደዱኝ። ነገር ግን እንዴት እንደሆነ ባላውቅም የዛን ቀን ቤት ውስጥ ሽርጥ አልነበረም። ጥድፊያ ስለነበር ቶሎ ይዘውኝ ወጡ። ሽርጥ ፈልጉ፣ ሽርጥ ፈልጉ እየተባለ ይንጫጩ ነበር። መንገድ ላይ እየሄድን አንዱ ሽርጥ ይዞ መጣ። ለማድረግ አመቺ ስላልነበር ሽርጡን በእንጨት ላይ ሰቅለው አንዴ በጭንቅላቴ እያዞሩ ሌላ ጊዜ አንገቴ ላይ እየጠመጠሙ በመገፈታተር ይነዱኝ ጀመር። በዚህ መሃል ነበር ግንባሬ ባለው በኩል አንዱ ብር ሲመዝ ያየሁት። አንዳንዱ በቦክስ ወደ ማጀራቴ ስር ይሰነዝርና እጁ ወደ ቦታው ሲመለስ ብር ቦጭቆ ይመለሳል ይላል። ተሰብስቦ እየተንጫጫ የሚከተለው ሰው ጀማሉንም ሶማሌንም እያወገዘ ጣቢያ ደረሰ። ከጥቂት ደቂቃ በኋላ አቶ ኢብራሂም እየተጣደፉ ሄዱ። ኢብራሂም የሶማሌ ተወላጅ ናቸው። ቤታቸው ከጣቢያው መቶ ሜትር ስለሚርቅ ነው ቶሎ የሄዱት። ወታደሩና አብዮት ጠባቂው እየተንጋጉ ኦቦ መኖሪያ ቤት ደረሱ። ቤቱ ተከበበ። ፍተሻው ቀጠለ። እዚህ ቤት ውስጥ ሌላ ብር እንደተቀመጠ እርግጠኛ ናቸው። በስሜት ተነሳስተው ወደዚህ ቢመጡም አንድ ነገር ይዘው መመለስ አለባቸው። ቤት ውስጥ የሚገቡት ለፍተሻ የተመረጡት ሰዎች ብቻ ናቸው። ሌሎች ግን ከውስጥ ያሉት እንዳያመልጣቸው ከውጭ ከበዋል። ብር የሚቀመጠው ሳጥን ውስጥ ነው። ቤት ውስጥ የተቀመጡ ሁለት ትላልቅ ሳጥኖች አሉ። እነዚህ ሳጥኖች ወትሮም ቢሆን በጥንቃቄ የሚጠበቁ ናቸው። ልጆችና የቤተሰቡ አባላት ወደ ሳጥኑ እንዲጠጉ አይፈቀድላቸውም። ወታደሮቹ ወደ ሳጥኑ ተጠጉና ከበቡት። ውስጡ ብዙ ብር እንደተደበቀ አውቀዋል። ከጀማሉ ቤትም በርካታ ብር አግኝተዋል። ሳጥኑን የከበቡት ወታደሮች ለመፈተሽ ተንቀሳቀሱ። ኦቦና ባለቤታቸው ሳጥኑን አናስነካም አሉ። ወታደሮቹ ለመተኮስ ተዘጋጁ። ለመግደር ችግር የለም። ከጧት ጀምሮ ብዙ ሰው ገለዋል። ሳጥኑ የዘመዳቸው ነው። ከተከፈተ ኦቦ ከዘመዳቸው ይጣላሉ። እሷም ቢሆን የእነርሱን ዝምድና ያጠበቀችው ታማኝነታቸውን አይታ ነው። ከተማ ውስጥ የተፈጠረውን ነገር ኦቦ አልሰሙም። ሳጥኑ አይከፈትም በመባሉ ብሩ እዚህ ውስጥ እንዳለ ወታደሮቹ አወቁ። እነ ጀማሉን ቤት ብሩ የለም ተብሎ በየስርቻው ገብተው ነው ያገኙት። ኃላፊዎች ተጠሩ። ሳጥኑ ተፈልቅቆ ተከፈተ። በላስቲክ ተከፋፍሎ የታሸገ ዕቃ ውስጡ ተቀምጧል። እዚህ ደግሞ በስርዓት እንዳስቀመጡ ገመቱ። ብሩን ለማውጣት ቋጠረው ተፈታ። አንደኛው ውስጥ ብርጉድ ተገኘ፣ በሌላኛው ሉባንጃ። የዕጣን ዘር በየቋጠረው ታስሮ ብቅ አለ። ሴትዮዋ ዕጣን ነጋዴ ነች። በየቦታው እየዞረች ትሸጣለች። ስትጨርሽ ትመጣና ከሳጥኑ የሚበቃትን አውጥታ ትወስዳለች። አቤል ጥበቃዎች ይህን ሲመለከቱ ተናደዱ። ሌላ ፍተሻ አካሄዱ። ማካካሻ እንኳን ማግኘት አልቻሉም። ዮቦ ቁምሳጥን ተከፈተ። ውስጥ የጆሮ ማዳመጫ ተገኘ። ዋናው የመረጃ መለዋወጫ ተገኘ ተባለና ግርግር ተፈጠረ። ኦቦ መብራት ኃይል ቴክኒሻን ናቸው። ሞተር ላይ ስለሚሰሩ ጩኸቱ ከጊዜ ብዛት ጆሮአቸው ላይ ችግር ፈጥሮ የመስማት ድክመት አለባቸው። ድርጅቱ ይህን አውቆ የጆሮ ማዳመጫ እንዲጠቀሙ አድርጓል። አብዮት ጥበቃዎቹ ግን ኢያፓ ገንዘብ ለመዝረፍ የመረጃ ልውውጥ የምታደርግበት የሬዲዮ መገናኛ አገኘን ብለው ያንን ይዘው ከፍ አድርገው እየጨፈሩ ወደ ሌላ አሰሳ ገሰገሱ።